ሄሎ ሄሎ፣ ጤና ይስጥልኝ።
ይህ ሰላም ነው?
ሰላም፣ እንዴት ናችሁ?
እግዚአብሔር ይመስገን።
ሰፈራ ብዜ ነበር ዘገየና መሸንበር ወደድ ያደረጉት ሌሎች መጥተዋል ናቸው። እሑድ ወይ ምናምን ወር ቅዳሜ አካባቢ
በዚህ ስልክ ቁጥር ነው።
አ
እሺ፣ አንዴ መስመር ላይ ይቀር። እሺ፣ ለነገ ላስተላልፍልሽ። አጠቃላይ አራት ኪሎ ነው አይደለ?
አ እሺ፣ ነገ እንልክልዎታለን። የት ነበር location ኑ?
ብሔረሰብ የት አለ?
ብሔረሰብ አይ ሌላውን እያመጣልኝ ነበር።
እሺ፣ አይ location ያው check ለማድረግ ነው።
እሺ ብሔረሰብ ብሔረ ጽጌ።
አ እሺ፣ ነገ እንልክልዎታለን። ይቅርታ።
እሺ ማመሰግናለሁ።
እሺ፣ መልካም እሺ መልካም